hello ጤና ይስጥልኝ Best Bet
ብሩ እስካሁን አልተለቀቀልኝም እማ።
deposit አድርገህ ነው?
አዎ አስገብቼ ሁለት የሀምሳ ሀምሳ ብር የለም ባዶ ነው።
አዎ deposit። እሺ message ን ቴሌግራም ላይ ልከህልና አዎ ልክ ያለው እሺ አ- አሳውቀናል። በቻፓ ነው አይደለ?
እ በቻፓ ነው አይደለ?
ማለት ነው።
በቻፓ ነው ስንት ፋይል ነው የሚላከው? deposit ስታደርግ በምንድን ነው? በቻፓ ስንት ፋይል ላይ ነው? ኧረ በስንት ፋይል ነው?
እሺ
hello
ወይ
በቻፓ ነው ያደረከው አይደለ?
አዎ አዎ አዎ በቻፓ የተደረጉ deposit ኦች እ፣ አልገቡም። እሺ አሳውቀናቸዋል፣ ይስተካከላል።
መች ነው?
አ- በእነሱ side ነው የሚስተካከለው። ቻፓዎች ናቸው የሚያስተካክሉት። አሳውቀናል።
እሺ